ሄሎ ሰላም፣ ጤና ይስጥልኝ።
ሄሎ
ሰላም፣ ሰላም ነው እግዚአብሔር ይመስገን።
ያለን ያለን ሰሚ
ምናምን የድሬዳዋ ነገር ነው የሚቀርበው አይሻቱ ፕሮግራም ምን አለኝ? ይቅርታል።
የድሬዳዋ ያዘጋጀው የሻ- አዎ፣ ፕሮግራም ነገ ድሬዳዋ ነው አሉ ፕሮግራሙ።
ነገ አዎ።
ነው እኮ ትኬት ምናምን የት ነው የምናገኘው እዚህ
እኔ ቦታ እንድይዝሎት እመዘግባለሁ። ከ- ከፈለጉ በ account መክፈል ይችላሉ። ካልሆነም ደግሞ እም።
ነገ የድርጅቱ ሰራተኞች ስላሉ የዕለት ዕለት መሸጥ ይቻላል፣ መግዛት ይችላሉ።
መግቢያው ላይ አለ ገዝተን መግባት እንችላለን አዎ VIP አምስት መቶ ብር ነው። መደበኛ ሶስት መቶ ብር ነው።
okay
ተማሪ ደግሞ አየሽ ከሆናችሁ የመቶ ብር ነው።
ተማሪ መሆናችንን በብር ነው የምናውቀው ተማሪ አይዲ
እ?
በ ID ነው ተማሪ መሆናችን እናውቀው አዎ ታዲያ አዎ አዎ
አየ አየ እሺ ትኬቱን account ትነግሪኛለሽ ወይስ የት ነው የማገኘው ልመዝግቦት
እ ስሞትን ማን ልበል
ቃላብ ጥላሁን አላ
ጥላሁን
ስልክ ልውሰድ። አቶ ጥላሁን አላ ዜሮ
ጥላሁን አርባ ሰባት ዘጠኝ አርባ ሰባት አስራ ስድስት አስራ ስድስት ዘጠና አራት ሀምሳ አንድ ዘጠና አራት ሀምሳ አንድ ሀምሳ አንድ አዎ።
ሁለትም ሰው ነው።
ስንት ሰው?
አዎ ሁለት ሰው ሁለት ሁለት ሰው አዎ መደበኛ ነው የሚገቡት።
አዎ ወደ ላይ
እሺ account text አደርግልዎታለሁ።
አየ በቃ እሺ መልካም ቀን።
ስንት ሰዓት ነው የሚጀምረው?
አስራ አንድ ሰዓት አንድ ሰዓት አዎ አይ እሺ መልካም ቀን።
አይ